good morning Capital Spa ነው።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ሞሮኮ ለሁለት ሰው ማግኘት እችላለሁ?
ስንት ሰዓት ላይ?
አሁን ሁለት ሰዓት ከአርባ አምስት አለ ሶስት ሰዓት ተኩ- ሶስት ሰዓት ተኩል አራት ሰዓት ላይ አራት ሰዓት ላይ አራት ሰዓት ላይ ጠብቀኝ። መስመር አራት ሰዓት ላይ ሆኖ ማሳያለሁ። hello አቤት ማ- ማሳጅ ነው አይደል?
አይደለም ሞሮኮ ሞሮኮ ነው። ሞሮኮ ግን የሚኖረው ስድስት ሰዓት ላይ ነው።
ሁለት ሰው
እ፣ ሁለት ሰው እኮ አንዴ ጠብቁ። እሺ፣ ሶስት ተኩል ወይ ምን- መድረስ ይችላሉ
ሶስት ተኩል እ።
አራት ሰዓት ላይ እችላለሁ።
እና አራት ሰዓት ላይ ደግሞ ለሰላሳ ደቂቃዋን ለእነዛ ትግ- ትገፋብናለች ለሌሎች እንግዶች
ነው እ፣
አይ ከ- እ፣ መንገዱ እንትን ይለናል ብዬ ነው እንጂ መድረስ እንችል ነበር።
እም። እንዴት እናድርግሎት?
ወይ የሚቀጥለውን አድርግኛ።
ስድስት ሰዓት እናድርገው።
አዎ እሺ፣
ሁለት ሰው እሺ፣ አንድ ላይ ነው ስድስት ሰው ማለት ስድስት ሰዓት ላይ አዎ
ሰማን ልበል።
ተስፋዬ ተስፋዬ ስልክ ልውሰድ።
ዜሮ ዘጠኝ አንድ አንድ
ዜሮ ዘጠኝ አስራ አንድ ሀምሳ ሀምሳ አራት ዜሮ ሰባት ሀምሳ
ሀምሳ አራት ዜሮ ሰባት እሺ፣ አመሰግናለሁ።
ከዛ ወዲህ የለም አይደለም ሀምሳ